hello አባባ ጤና ይስጥልኝ። ቤተሰቦች ምን ነበር?
ሰላም ነው አባቴ?
እንዴት ነው? ምን ነበር?
ቤት ቤት ነው።
አዎ ቤት ቤት።
okay እሺ። አይ በዚህ
ምን አልከኝ? hello hello hello hello፣ ይቅርታ mic አጥፍቶ ይሆናል። ቼክ አድርገው።
ኦኬ እሺ። ያው አባባ አዎ፣ እሺ እሺ።
ይቅርታ ይቅርታ፣ ሚዩት ላይ አድርጌው ነው።
አዎ እሺ።
እ፣ እንትን ነበረ ቤት ቢንግ ላይ ማለት ነው አዎ አዎ የሆነ ጾ- እንትን ጌም ተሮችም ነው ነበረ አዎ በቴሌብር ነበረ እንትን ም- ምለው ማለት ነው ዊዝድሮ አዎ ዊዝድሮም ነው ከምን ዲፖዚት ዲፖዚትም ሳይሆን ነው እና የሆነ ነበረ ብር እዚህ ቤት ላይ የበላሁት ማለት ነው።
ኦኬ አዎ ቅድም ሰላሳ እና ሀያ ስ- ወደ ቴሌ ብሬ ማለት ነው ኦኬ አዎ ዊዝድር ሳደርግ ማለት ነው ሰላሳ ብርና ሀያ ብር no ሰላሳ ሺህ እና ሀያ ሺህ ማለት ነው okay okay አዎ አዎ አስር ሺህ ሳደርግ ደርሶልኛል ማለት ነው ኦኬ ወደ ቴሌ ብሬ ማለት ነው አዎ አዎ እ፣ ሰላሳ ሺው እና ሀያው ሺው ግን አዎ ከዚህ ላይ ሰስ- እ፣ ተዳግ ተደርጓል ማለት ነው ከአካውንቱ ላይ ማለት ነው ኦኬ አዎ ቴሌ ብር ግን አልገባም ገብቶሻል ኦኬ ግን አፕሩቭ ተደርጎልህ ነበር?
ምኑ ከአስር ሺህ ብር በላይ ሲሆን እኛን አፕሩቭ የምናደርገው ኦኬ እኔ ዛም እኔ አላወኩኝም እሷን ዝም ብዬ ስለካት አዎ፣ ብቻ ስፔንድ ነው ያደርጋት ዲዳክት አድርጎታል ቀንሱታል ምልሽ አወቅት አፕሩቭ ከእነሱ እየጠበቀ ነው?
አይደል? አዎ።
አላወኩኝም ማለት እሺ ንገረኝ።
ከዝ- ከዛ በላይ አ፣ እንትን ይላል ይሄ አሁን ደወልኩልሽ እሺ በዚህ ነው። እሺ ዜሮ ዘጠኝ በዚህ አስር?
ነው።
አዎ በዚህ ስልክ ማለት ነው እሺ በቃ እያየሁት ነው። አንዴ ጠብቀኝ፣ በ- okay አየር ላይ ወይስ ልጠቅሽ እዚሁ አየር ላይ ጠብቀኝ።
እሺ
ዛሬ ነው ሁለቱንም እንትን ያልከው?
አዎ ቀደም ቀደም አዎ እሺ እሺ።
አስር ሺህ ምናምን ገብቶ እሺ ብሎ ሄዷል። አምስትም አንዴ አስር ሺህም ሄዷል። ግን ሰላሳና ሀያ በተለያየ ጊዜ ሁለቱንም ሶስት እኔ ደግሞ ብቻ መሆኑን አላወኩም።
አዎ፣ አይ ይኸው confirm አደርግልሃለሁ ሁለቱንም።
አየሽው ግን አላ አየሁ።
እንትኑ ላይ history ው ላይ ያሳያላ።
አዎ ትክክል ነህ፣ ልክ ነህ።
ኦኬ እና እሺ ላረጋግጥና ቁጥሩን አንዴ እንትን ልበል የቴሌ ብሩን okay፣ ወደ ሌላ እንትን እንዳይል እሺ ያ በቃ ዘጠኝ በዚህ ቁጥር እሺ 09 10 04 43 እ ሰም- ሰማንያ ዘጠኝ አይደል መጨረሻ አዎ 10 አዎ እ 04 አርባ ሶስት ሰማንያ ዘጠኝ ያው እራሱ ቁጥር ነው። በቃ በቃ ቴሌብር በዚህ ስለሆነ አዎ ሰላሳውንም confirm አድርጌዋለሁ ሀያውንም እ።
አደርግልሃለሁ አንዴ ስለዚህ አሁን ዳታ በከፍት ይኖራል።
አዎ ትንሽ ቆይተ ስለ- ይገባል አዎ።
ስለዚህ ያ- ያ ማለት ቴሌብሩ ላይ አሁን ቴሌብሩ ጋር ይሄዳል ነው ወይስ አዎ እዚህ ላይ ወደ ቴሌ ብር ወደ ቴሌ ብር ይልክልሃል ሀይሆንም በቃ ሀይሆንም በቃ፣ አሁን ይስጥ።
አድርጌልሃለሁ እሺ በቃ ቴስሽ ቴንሽ